ፍሪላንሲ ነው? ውጭ ውጭ ጌታን ጄሪ ናታ ምን ይደረጋል?
ሄሎ ሄሎ ጤና ይስጥልኝ። ከቤት ቤት ነው የምደውለው። ራሄል ነኝ።
ጤና ይስጥልኝ። አቤት።
እሺ እ ክፍት ነው? እሺ
እህ ደውለን ቼክ አድርገናል። ክፍት ነው። ቼክ አድርጉት
እሺ፣ ምን እናደርግታለን?
እኮ እ፣ ቼክ ሂዳችሁ ተቀበሏ ከዛው አይ፣ ክፍት ነው፣ ተቀምጠን ክፍት ነው ሱቁ። አዎ አሁን ደውለንላቸው ነበረ። ክፍት ነው። እሺ
ምንም አናደረቅ አላለችኝ። ሚስቴ አትሰጥም። hello አቤት አቤት፣ አቤት እናት፣
ሰላም ነው እግዚአብሔር ይመስገን።
አለን።
እሺ
አሁን የእነሱ ቅርንጫፍ ሌላ ጋ ነው። እኔ የምሰራው ትሩፋት ነው።
ትሩፋት ሳይሆን ምንድን ነበር ያለው እሱ? ትሩፋት እኮ አይደለም። ትሩፋት ሄደ መቀበል አትችልም ብየዋለሁ እኮ።
እኮ እሱ ምን ነበረ?
ትሩፋት ሐዋሳ ምን- እየጠየቀ ያለው
ትሩፋት ሳይሆን ምን ነበረ ያኛው?
እዛ ቶቴ ዝግ ነው። እዚህ ትሩፋት ክፍያውን አቶቴ thank you አቶቴ ክፍት ነው። ለዛ ነው እንደዛ ነው እያልኩት ያለሁት። ትሩፋት መውሰድ አይችልም። አቶቴ ሄዶ check ያርግ። እሺ ክፍት ነው ብላለች ምህረት።
አሀ ክፍት ነው አለችኝ።
አዎ አዎ እሱን ላሳውቀው ነው የደወልኩለት። አቶቴ ሄዶ መውሰድ ይችላል።
እሺ በቃ እሺ እሺ እሺ።